Hello
አቤት ሰላም ጤና ይስጥልኝ። ስኬት ቴክኖሎጂ ነበር ደውለሽ ነበር። እሺ ምን አዎ፣ ነበር?
እናቴ።
እም፣ እንትን summary ሳላወጣ ነበር የሰጠሁሽ አመታዊ summary አለ አይደለ?
ማሽኑን አዎ በቃ ስትወስጂው ታ- እድሳቱ አልቆ ስትወስጂው በብልሽት ነው እድሳት ነው ያስገባሽ አይደለም ስ- የ memory full ነው።
እኮ የምትፈልጊያቸውን summary ዎች ጽፈሽ ይዘሽ ነይና ሰኞ ይሰጡሻል። በቀጠሮ እሺ።
ማለት ነው። ሰኞ ላትወስጂ ትችያለሽ። ወቂ ይሄንን ማለት ሰኞውን ብትመጪ የምትፈልጊያቸውን ሰመሪዎች ላትወስጂ ትችያለሽ። በፕሮግራም ነው ያው የሚሰጡሽ። ታናግሪያቸዋለሽ እነሱ እነሱ ስለሚሰጡሽ ማለት ነው።
እስካሁን ብነግርሽ እሷ ከዛ በቀጠሮ ብመጣ እኔ ሰመሪ ብቻ ነው የምፈልገው፣ ሌላ ነገር አልፈለግም።
እኮ የምትፈልጊውን ጽፈሽ ይዘሽልን ነው የማየ። አሁን እነሱም ወጥተዋል እንዳልሰጥልሽ ማለት ነው።
Okay እሺ፣ እሺ ብደውልልሽ ሰኞ- ሰሞኑን።
ሰኞ ጽፈሽ ይዘሽ ነይና ስጫቸውና ስልክ ቁጥርሽንም እዛ ወረቀት ላይ ጽፈሽ ይዘሽ ነይና በቀጠሩ ወይም ሊሰጡሽም ላይሰጡሽም ይችላሉ። መተሽ ብታናግሪያቸው አይሻልሽም?
እሺ ቅድም እኮ summary ስላት የትላንትና Z ብቻ ነው የሰጠችኝ የነበረው እንጂ ብዬ ነበር ቅድም።
ብለሻት ነበር።
ያው ስለዚህ ትላንትና Z ነው የወጣ አውጥቶ የሰጠችኝ።
በቃሽ። በ full FM ነው ያስገባሽው?
ምን አልሽኝ?
በ full FM ነው ያልሽኝ?
በ memory full memory full እያለ
በቃሽ። ጽፈሽ ይዘሽልን ነይና ሰኞ እንሰጣቸዋለን። አሁን ወጥተዋል።
በቃ ችግር የለም። ምን በደብዳቤ ጽፌ ነው ወይስ የሰጠንሽን መረካከቢያ ፎርም ይዘሽው ነይና ወረቀት ላይ የምትፈልጊያቸውን summary ዎች ዓመት የሚሆን የሶስት ወር የአንድ ወር ጽፈሽ ይዘሽ ነይ።
ኖርማል? እሺ ነው እሺ፣ ቻው